የጤና ስቱደንት ኤክሳምን ከቤት መልሶ
ሄሎ ሄሎ
ሰላም ነው?
ሰላም ቤስት ቤት ነው ምልርደው
ብሩ የአሁኑ ላክ ነው ምን አሉኝ?
ብሩ የምን ብር
የአዋሽ ባንክ ምናምን ዲፖዚት አድርገው ነው ነው ወይስ ይዝዱ አዎ።
ነው?
አዎ ወደ best bet ነው ያስገቡት ወይስ ከ best bet ነው ያስወጡት?
አዎ በስ ወደ best bet ነው እሺ deposit ያደረጉበት message አለ አይደል? ከባንክ የደረሱት
እ ከባንክ የደረሱት message አለ አይደለ?
አረ- አረለም ባንኩ የላከሉት message አለ አይደል? deposit ያደረጉበት message
አ እሱም message ቴሌግራም ላይ ላኩልን ለኛ።
እሺ ብሩ መልሶ አልሰራም።
ይላኩልን እና message ኡን ከዛ እናየዋለን።
እሺ message ላክ እሺ ቴሌግራም ላይ ላኩልን።
ያው
እሺ በዜሮ ያን- ዘጠኝ ዜሮ ሶስት ቤቱ ይላኩልን። እርስዎ ኖት እኮ የሚልኩልን
አዎ እኮ እሺ ይላኩልን ለኛ
ያ ብሩ አምስት መቶ ነው
ገባኝ እኮ deposit message ኡ አለ አይደል? ከባንክ የተላከሉት
አዋሽ ባንክ እኮ message ኡ አለ አይደል? አዋሽ ባንክ ለእርሱ የላከው message አለ አይደለ?
message አልመጣም።
check ያድርጉት። message ላይ ገብተው አዋሽ ባንክ የላከሉት message አለ። እሱን message ለኛ ይላኩልን ቴሌግራም ላይ።
አ አዎ አሁን መልሶ አልሰራም
እኮ ይላኩልን message ኡን። እሺ
message አዎ፣ ከአዋሽ ባንክ የተላከሉትን message ለኛ ይላኩልን ቴሌግራም ላይ።
እኔ message ኡ አል- አልገባም።
እስቲ best bet የሚጠቀሙበትን ስልክ ቁጥር ይንገሩኝ እስኪ።
ይሄ ነው
እሺ የዛሬ ነው
አ ጠዋት
እሺ ቆይ አንዴ። እሺ message ኡን ግን ይፈልጉትና ይላኩልን ቴሌግራም ላይ።
ኧረ እባክህ በእናትሽ እኔ message አልገባም።
አዋሽ ባንክ የላከሉት message የለም።
አዎ እኔ message አል- አል- አልመጣም እኔ